አይመስልም። ጊፍት ቤት ዲቦራ ነኝ። እባክዎ የምንረዳው?
cashier code እንትን ለማስለቀም ነበር ቦነስ።
እሺ ንገረኝ። cashier code አስራ ሶስት
እሺ አስራ ሶስት አስራ አንድ አስራ አንድ አስራ ሁለት አስራ ሁለት አስራ አንድ
ቦነስ የለውም። እሺ አባ
ገና እንትን አላለም አላለቅም ጨዋታ ስድስት ጨዋታ ነው የወጣብክ።
የወጣብህ ማለት ቀይ የሆነው ስድስት ጨዋታ ነው።
እና ትክክል ስድስት ያልሆነው ወድቋል።
ማለት ነው። አዎ ስድስት ወድቆብሃል።
እሺ ቦነስ በቃ ተመላሽ ይቅርታ።
ነው የኖረው። አይ ችግር የለውም ችግር የለውም።
እሺ።
ሌላ አለክ?
የለኝም ሌላ።
እሺ ስለደወልክ እናመሰግናለን። መልካም ምሽት።
እሺ